ሄሎ
አቤት ቴዎድሮስ እንዴት ነህ? ሰላም ነው?
እግዚአብሔር ይመስገን። እንዴት ነህ?
አለን አለን። እ ይሄ እየገባችሁበት እኮ ያለው አገባብ ሀርድዌር አላስገባችሁም እና
ምኑም
የካሸሩ እየገባበት ያለው አገባብ ልክ አይደለም። ሀርድዌር እያስገባችሁ አይደለም የገባኸው።
ሪሜምበር ተደርጎ እዛው ራሱ ብቻ ስለሚያጫወት ራሱ ነው እንትን የሚለው።
ገባኝ። ግን አይ አንዳንዴ ስትገባ ሊስቶ ይችላል። ክሪከት ከተደረገ የሆነ ጠፍቶ ከሆነ ሊጠፋ ይችላል እና ሁሌ ቼክ ማድረግ አለባችሁ ሀርድዌር መግባቱን። ምክንያቱም አሁን በስሟ ነው እየገባ ያለው እና እሱ ከገባው ሂሳብ ምናምን ሊያዛባባችሁ ላይከፍልላችሁ ይችላል።
እና እንዴት ነው መደረግ ያለበት?
ስለዚህ ሎጋውት በለውና በሀርድዌሩን አስገብተህ ከዛ የካሸራን ልክ ኧረ የሱ- እንደገና አዛ ነው ወይ አይገባም። ሲስተማችሁ እንዴ በጣም ስማኝ፣ ያስቸግራል።
እየሰማኝ ነው በረከት? እየነገርኩ እኮ ነው፣ አካሄዱን እየነገርኩ ነው። እኔ የምነግርህን ብትረዳኝ ደስ ይለኛል። እንደዛ እሺ ነው ንገሪኝ።
የሚገባውና ሂሳብ የሚያሳየው እንደዛ ነው እያልኩ ነው።
እንደገና ሎጋውት ብላ እንደገና ስትገባ ነው የሚያሳየው።
ትግባ ኖ ሎጋውት ብላ መግባት አይደለም፣ ሃርድዌር ታስገባና ትግባ። ወይ ላሳይክ በኢንዲስኮ አሁን ስናደርገው እይ፣
እሺ
ወይም አ- ልጅቷ አለች።
እንድታያት ንግ- እንድታይ ንገራት።
እሺ ግቢ። እሺ ያኔ ዲስኮ እሺ፣ እኔ እ፣ ልደውል።
ቤዝ አሳየው። ያው ያው አሁን የምታደርገውን እሷ